ሄሎ ሄሎ ሄሎ ሄሎ፣
አቤት ጤና ይስጥልኝ።
አብሮት ነህ?
አ፣ ዝናሽ
አቤት ከኢትዮ ቺክን ነው ኩልሽ።
እ ባለፈው ሾፌሮቹን በተመለከተ ቅሬታ አቅርበሽ ነበረ።
እ እሱን ሽንብሬ ከሁሉ በተመለከተ በቃ አንዳንድ መረጃ ልጠይቅሽ ነበረ።
አዎ ጫጩቶቹ መቼ ነበር የደረሱሽ? አንቺ ጋር የደረሱት?
ጋዜጦች የደረሱት አዎ ሳምንታቸው ቀኑን ትለሽ?
ቀኑን አርብ ዕለት ነበር። እዛን አርብ ሳምንት ማለት ነው ያለፈው ባለፈው ሳምንት አርብ ዕለት ስንት ቀን ይሆናለሽ ዛሬ?
እህ የዛሬ ስንት ቀን ማለት ነው?
አርብ እስከ አርብ ሰባት ስምንት ዘጠኝ አስር አስራ አንድ ቀናቸው
እም።
እ
አስር አስራ አንድ ነው። አስራ አንደኛ ቀናቸው ነው።
አዎ አስራ አንድ ቀናቸው እሺ ከየት እንደወጡልሽ ታውቂያለሽ? ከየት- ከአዳማ ከአዳማ አሉኝ።
ከአዳማ ነው።
አዎ
እሺ እሱን ለማወቅ ነው። አመሰግናለሁ። መልካም ጊዜ ይሆንልሽ።
እሺ፣ እሺ።